ሀሎ Hello፣ ሰላም ጤና ይስጥልኝ።
አብሮ ይስጥልን። Hello Hello፣ ይሰማል?
ይሰማኛል።
እንዴት ዋላችሁ? ሰላም ነው?
እግዚአብሔር ይመስገን።
ከ We Plus Solution ነበር የደወልነው።
እሺ ምን ነበረ?
ባለፈው አውርተን link ልከን ነበረ በዚህ ስልክ
ስለምን ነበረ?
We Plus Solution ስለ application develop አድርገን ስለ ጥቅሙ እና አ- አርብ ቀን ተቀጣጥረን እኮ አልመጣችሁም፣ እየጠበቅኳችሁ።
እህ፣
አርብ ቀን እሺ ተቀጣጥረው ነበር።
ተቀጣጥረን ኑ ብያችሁ ሳትመጡ ቀራችሁ።
ቢሮ ድረስ ነው።
አዎ ኑ ብያችሁ ነበር። anyways ምን እንትን እናድርግ። አሁን ነገ ደውይልኝና ሰባት ሰዓት ላይ እሺ
ላኪልኝ ሰዎች።
ላ- ሰዎች ይፈልጋሉ የሚያግዝዎት።
አይ እ፣ የሚያግዘኝ ሳይሆን just እንድናወራ ነው እንጂ okay ምን service ላይ ነበር እሱ ያሉት? ይቅርታ።
ያው ብዙ ነ- ቆዳ ምንም አለን እ፣ ነይ ብያት ነበር ልጅቷን።
okay ብለው ነበረ። ስለዚህ በአካል agent ኦችን እንላክ።
እሺ መልካም አ- እሺ፣ መልካም እናመሰግናለን። እንልካለን።
እሺ መልካም ቀን። እሺ አሜን።